በኮንታክቴ በእጅ ነኝ እባክዎ የምንለቀው
ሂሳብ ተቋርጧል ብታቆሙልኝ ዘጠና ሁለቱን
ለማቆም ዘጠና ሁለት ስልሳ ሁለት ላይ ይደውሉና ሶስት ቁጥርን ይጫኑ
አቤት
ዘጠና ሁለት ስልሳ ሁለት ላይ ይደውሉና ሶስት ቁጥርን ይጫኑ
እናንተ ማግባት አትችሉም
በ- ለማቋረጥ እዛ ላይ ነው የሚደወለው ይሄ ጥያቄ ካላችሁ የጥሪ ማዕከል ብቻ ስለሆነ ነው አገልግሎት የምንሰጠው
አዎ፣ እሺ ዘጠና ሁለት ስልሳ ነው ደውለው ዘጠና ሁለት ስልሳ ሁለት ላይ ደውልና ሶስት ቁጥርን ስትጫን አገልግሎቱን ታቋርጣለን
እሺ
እሺ ስለደወሉ እናመሰግናለን መልካም ቀን ዛይ